ሰላም ጤና ይስጥልኝ። ቤት ሰላም ነው።
ሰላም
እንትን ነበረ ቅድም ነገር ነበር እስካሁን ግን አልገባም። አል- ሪፖርት አድርጌ
አዎ።
ጊዜ ሪፖርት አድርግ ብሎ ግን አልገባም እስካሁን።
okay text message ኡን ልከኸዋል ቴሌግራም ላይ?
ቴሌግራም ላይ ላከው የገባው አዎ የተላከልህን message በቃ ቴሌግራም ላይ ላ- እሺ ልላከው እና እኔ የቆረጠውን ያሳውቅልሃለሁ።
ማለት ነው።
ቆርጦ ሲ እንትን ሲል ያሳውቅህ ይሄ በቴክስት ሜሴጅ አዎ ደርሷል።
በቃ እሱን ላክልኝና ግን ስልኩ ደግሞ ይሄ አይደለም ስልሳ ስድስት ቤት ነው።
ችግር የለም።
ማንድ የ- በሲቪ ብር ነው በቴሌ ብር ነው በአሽ ብር በአዋሽ ነው እኮ የአዋሽን ስልክ አድርገህ ቴክስት ሜሴጁን አድርገህ ላክልኝ።
እሺ አሽ አድርጌ ማለት ነው ቴሌግራም ላይ።
እሺ አባት